ሄሎ
ሄሎ፣ ሰላም ጤና ይስጥልኝ።
ደህና ነሽ? እባክሽ እዮብ ነኝ እኔ።
እሺ ያ ቦርጫሙ ልጅ ነኝ። ሰላም ነሽ?
አለን እግዚአብሔር ይመስገን። ምን ልታዘዝ?
ስሚ ትንሿ እንትን memory full እያለ ነበር እና ሳመጣው ምን ያህል ቀን ነው የሚቆየው?
እ፣ አሁን memory የለንም። የትኛው ነው ወረ ማሽን አንድ ወረቀት ያ ሰማያዊ እየጠቀምን ነው።
ሰማያዊ እሱ አ።
የለንም ገና እየጠበቀ ነው።
ታዲያ ምንድን ነው የማደርገው?
አልቋል።
እንዴ?
ገቢ- ያው ገቢዎች ታሳውቅና እጅ በእጅ ነው የምትጠቀመው።
እኔ እጅ በእጅ መጠቀም ስለማልፈልግ ነው። እናቴ እጅ በእጅ ቆጣ ጦስ አለው ለእኛ።
አዎ ስለሌለ ነው። memory የለም። አሁን ቅርብ ጊዜ ነው ያለቀው።
እኮ መቼ ይመጣል? ሀያ ምናምን ቀን አለኝ።
አ፣ እስከ- እስካሁን ድረስ አልመጣም። ያው እንዴ ታዲያ ግዴታችሁ እኮ ነው ማምጣትና። እንዴ እኮ መት ይኸውልህ፣ service ም መቶ- ከፍለን እሺ ይኸውልህ መቶ ከእናንተ ነበረ- እቃውን ገዝተን እ፣ መቶ ነበረ ጥቂት ነበር የመጣው። የ- የእሱ የውሃ ሰማያዊ ሲያረቴኝ ስድስት ሺህ ብር ነው ዋጋው ያለቀው። ሲመጣ ደግሞ እ?
ወይም ያለቀው ስድስት ሺህ ነው ዋጋው memory ው ማለት ነው።
እሱንም ከፍለን ነው ከፍለን ነው እሱንም እኛ።
አዎ፣ አዎ። memory ያለቀው ኧረ።
ስድስት ሺህ ብር ነው። ቆይ ልንገርህ፣ እሺ ስድስት ሺህ ብር ነው ያለቀው። አሁን ቅርብ ጊዜ ነው ያለቀው፣ ግን ይመጣል እየተባለ ነው። maximum ቀኑን አልተነገረንም። አስገብተህ ጠብቃቸው። አንተም እንደዚህ እየደወልክ check ታደርገናለህ።
ምኑን ነው ማስገባው?
ማሽኑና ከዘጋብህ ሲዘጋብህ ሀያ ቀኑን ሀያ እንደጨረስክ ቀን ሀያ ምናምን ቀን ነው የሚቀረኝ።
እኮ እንደጨረስክ ይዘኸውና ገቢዎች አሳውቀ የእጅ በእጅህን አስመዝግበህ እኔ የእጅ በእጅ መጠቀም አልፈልግም። እንዴ የእጅ በእጅ ለጦሳለሁ። አንቺ ለእናንተ ለመላቀቅ ነው ተጠቀሙ የምትይኛል እንዴ?
ውይ አይደለም፣ እኔ እንደዛ አስቤ አይደለም። ማንኛውም ሰው ታዲያ እንደዛ ነው የሚጠቀመው።
መናገር ያለባችሁ ስለ እናንተ ነው። ስለ እጅ በእጅ እኮ አያገባችሁም እናንተ።
እኮ ስለምታሳውቅ ነው። እዚህ ደብተሩን ድንገት maybe ካሉ ደብተር ስለማንሰጥህ ነው እሱን የምነግርህ።
ገባኝ። ግን ለምንድን ነው memory የለም የሚባለው? የሌለ ዕቃ ለምን ትሰጡናላችሁ ነው?
እኮ እንዴ?
ስታስገባ ታናግራቸዋለህ ኃላፊዎች።
ባናገር ምን ያደርግ? ወይ እስኪ የማናጀሩ ስልክ ስጠኝ።
ደብተሩ ላይ ያለልህ እኮ
አይነሳም እሱ ስልክ፣
እኮ ዜሮ ዘጠኝ ምንም አይነት ስልክ አይነሳም።
እሺ ዜሮ ዘጠኝ ስልሳ ቤቱ ላይ ያናግራትና ኃላፊ ያለ እሱ ላይም አይነሳም።
ይነሳል።
ኧረ ሄለን አይነሳም።
የምትባ- እኮ ሄለን አ የምትባለው ሄለን እዚህ ቀዩ አይደለች?
አዎ አዎ አታነሳም።
እኮ አናግራት እሷን መጀመሪያ፣ ከዛ በኋላ ታገናኛለች እነሱ።
እሺ እሺ ደውለላት።